ሄሎ
ወዬ
ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
coordinate number እ?
ስንት ነበረ? አምሳ እሺ።
ሰባት ሰባ ስድስት
አምሳ ሰባት ሰባ ስድስት ምን ሆነብህ?
እንድትወጪልኝ ነበረ የመገናኛ ወር ነው እና አምሳ ዘጠኝ ዘጠና አምስት ደግሞ ይዛለ ተቃራኒ ወር ስንት ስንት?
አምሳ ስድስት ዘጠና አምስት
አምሳ ሰባት ሰባ ስድስት እንዲወጣልህ ፈለግ። የያዝከውን አዎ።
ንገረኝ።
የያዝኩት ደግሞ አምሳ ስድስት ዘጠና አምስት
አምሳ ስድስት ዘጠና አምስት እሺ፣ አንዴ ጠብቀኝ። እሺ፣ መስመር ላይ እስኪ ከፍቱልኝ ድረስ። እሺ፣ ፍቃዱ ከመገናኛ ያለው ነው እንዲወጣልህ የፈለግከው ሀያ ሁለት አዎ፣ አደባባይ የሚሄደው ከመገናኛ አዎ እሺ፣ ከመገናኛ አንዴ ወር።
ጠብቀኝ። ከስ- ከስኬሩ ነው ያዝከዋ? ፍቃዱ አዎ
ከቦሌ ነው
እ
እስኬሬት ነው። እኔ ቆይ እሺ፣ ልጠይቅልህ በቃ ሀያ ዝናብ ሁለት እየዘነበ ነው። የዝናብ ልብስም የለኝም። በዛው ንገሪያቸው ፍቃዱ። እሺ፣ ነግ- እጠይቅልሃለሁ።
ጠይቅልኝ ቀስልኝ
እንግዲህ አሁን ይኸውልህ ይሁን ሰው ብለናል እንትን ብለናል። ላኪ ፊውዝ ይዞ መጥቶ ከሰራ ሰራ፣ ካልሰራ ምንም ማድረግ አልችልም።
ቢኤልቢ ወይ ሉድ አላውቅም።
ፍቃዱ አስወጥቼልሃለሁ። እሺ ወይ